ጤና ይስጥልኝ ሁሉ ስፖርት በእኮ ምን ልርዳዎት?
ባለፈው ጊዜ ያወጣሁት ብር ነበርና አጋጣሚ ከሁሉ ስፖርት ተቀንሶ ወደ ቴሌ ብር አልገባም እና እሺ
transaction ባንክ transaction ላክልን ብለው ነበር እሺ ልከው ነበር
እና ከእነሱ ልኬ አድርጌ ባንክ transaction ኑ ልኬዋለሁ።
እሺ መቼ ነው የላኩት? አሁን ነው?
አሁን ልኬዋለሁ።
እሺ check አድርገን እዛው ላይ እንመልስልዎታለን። ይጠብቁ ቴሌግራም ላይ
እሺ